ሄሎ
አቤት ሰላም ጤና ይስጥልን
አብሮ ይስጥልኝ አለን። ምን ልርዳዎት?
ትላንትና ወዲያ በዚህ ስልክ ቴሌ አየር ሰዓት ተጫውቼ ነበርኩኝ።
እ
ሳንቲሙ ሀምሳ ብር አሸንፌ ነበርኩኝ። አልገባልኝም።
አዎ የ system ችግር አጋጥሞን ነው። ይገባልዎታል። እየተስተካከለ ስለሆነ ይጠብቁ።
ሀያ አራት ሰዓት ደግሞ አልፈዋል። አ- ካለፈ ያልፈን ችግር የለ። አዎ ይገባልዎታል።
እሺ፣ አመሰግናለሁ።
እሺ ምንም አይደለም።